አዎ መርጠው ቢያነሱ
ሄሎ
ሄሎ ሰላም፣ አቤት፣ እንዴት ነው?
ተመልሼ የደወልኩ ይቅርታ።
እሺ እሺ፣ ቲማቲሞቹን አሁን refund እናደርግልዎታለን ብሩን።
okay የሎሚው ግን ገና ተጣርቶ ነው የሚላክለት ተባለ እና ትንሽ ጠብቁ።
እ፣
warehouse አልነበረም እንደዛ አይነት ሎሚ ነው የተባለው እና እሱም ችግር የለም ይጠራና ይላክልዎታል።
መጥተው እኮ check ማድረግ አሉ ባይ መጥተው check የሚያደርግ አካል ካለ ሎሚው ነው አዎ፣ ሎሚው እኮ picture ላይ ሲታይ በጣም እንትን ያለ ሆነና warehouse የቀረው ጄዳ ያለ እንዴ? አሁን የቀረውም አለ ያኛውም ተለይቶ እንትን የተባለም አለ እየተሸጠ የተወሰነ የቀረም አለ። ሁለቱንም ማየት ይችላሉ፣ ችግር የለውም።
ኦኬ እሱን አሳውቅ የሎታለሁ። አሁን ፋይናንሷ ትግባና የአስራ አምስት ኪሎ ሽ ግን ቼክ ማድረግ ካለባቸው ዛሬ ነው። ምን እንደሆነ ታውቂያለሽ? ሎሚው በፌስታል ታስሮ ቆይቶ ነው እኔ ኦርደሩ ዘግይቶ ይቀር ሳይመጣ ኦርደር አድርጌና የፕሮዳክት እጥረት ነው ተ- ተብሎ ግን ታሽጎ ቆይቷል። ሎሚው
መውጣት ከሜቢዛ ፕሮዳክት እንዳለው ታሳውቅ የሎታለሁ። ስለጠብቁ ሊወጣሉት የሚፈልግ ማስገም ስምጣና ታረግሎታል።
ብሩ ነው refund የሚደረገው።
የቲማቲሙ አዎ refund ነው ብሩ የሚደረገው ነው ያሉኝ።
እሺ refund ይደረግልሃል ብሩ ጥሩ። ያው እንትኑን እሳ ይወስዱታል መጥተው ምኑን የተበላሸ ነው።
የተበላሸውን? አይ ምንም የማይጠቅም ከሆነ ያው driver ኦች ሲመጡ maybe መስጠት ይችላሉ። እሱ ያው አይ ዝም ብሎ በፌስታል ቁጭ አድርገነዋል ከነ ሎሚውም ጋር አንድ ላይ አድርገን ይስጧቸው። እሺ ሎሚው ግን ያው እንደዚህ አይነት ሎሚ warehouse የለም ነው የተባለው።
ባጂ እኮ በጣም ከባድ እንትን ነው ማለት እንትኑን ብተዋት በጣም ትንሽ ገራ ብዙ ናት product ከእና አንጻር ግን ቢዝነሱን ስታስቢ ደግሞ እንደዚህ trust ማንደራረግ ከሆነ
አዎ አምነን ነው አይደል እኛም product ያመጣሉ ብለን ብር ቅድሚያ የምንከፍለው
ያው እሱ ልክ ነው።
ልክ በዛ ላይ ወይም እርስዎን እንዳናግሯቸውም አናግርልዎታለሁ። ግን ያው ተደርጎ በዛን ሰዓት እንደዛ አይነት ሎሚ ይደውሉና የሚያናግረኝ አካል ካለ ያናግረኝ ማለት እኛ አዎ፣ እሱን አሳውቂያለሁ።
ረስታለሁ።
ያው እንዳናግሮት አሳውቂያለሁ።
እሺ
እኑ ግን refund ይደረጋል። አሁን የቲማቲም መልካም እሺ እሺ፣ በጣም ይቅርታ።
እሺ እሺ ችግር የለም።
okay።